ሄሎ ሰላም ነኝ።
ሰላም ነው። ዘና ነኝ። ሰማንያ አምስት አልደረሰም።
ዘጠና ሰማንያ አምስት ሄሎ አይሰማም።
ሄሎ ይሰማኛል። አይሰማህም?
ዘጠና ዘጠኝ ሰማንያ አምስት እሺ አልደረሰልህም?
አዎ።
በቃ ግን ውስጤ ሰላም።
ካረግሽው
የትኛውን ነው?
ይሄ ቅድም እኮ ነግሬሽ ነበረ።
እ፣ ስንት ስንት ነበር ደረሱ? ዘነበ ነህ? ሄሎ ሄሎ ሄሎ